ጤና ይስጥልኝ ድል ገበያ።
ጤና ይስጥልኝ።
አቤት ምን ልታዘዝ?
መልእክት የተጠየቀውን ጥያቄ ለመመለስ መልእክት ለመላክ የሚደረጉ ቆጠር ምንድን ነው?
ስልሳ ሁለት ሀምሳ አንድ ላይ text ያድርጉልን።
መልሱን ከዚህ ኋላ ቆጥሮ ነው የምንጫነው?
ስልሳ ሁለት ሀምሳ አንድ ላይ የፈለጉትን እቃ ለማዘዝ ከፈለጉ ኮዱን ለመመለስ ከሆነ የጥያቄውን መልሱን ስልሳ ሁለት ሀምሳ አንድ ላይ text ያድርጉልን።
እሺ፣ አመሰግናለሁ።